ሄሎ ሰላም ነኝ።
ሰላም እንዴት ዋል?
አለሁ እንዴት ነህ?
ስደውልልሽ እኮ በዛኛው ማታነሽም ነበር። ለበርሳቤ ደውዬላት እሷ ታዋለች።
ኦ ሙላለም ነካ አይደለ? በጣም ይቅርታ።
አዎ።
እሺ፣ በጣም ኦርደር ችግር የለም።
ብትሰጠኝ ነበረ ብታይ እሺ ችግር የለውም። ኮምፕሊት በይልኝ የቅድሞቹን ሁለቱንም እ እ ሁለቱንም የቅድሞቹን የቻኖሊ
ሳኑ አዎ፣ ያለኝ ነገር ቻኖሊ ነበር።
እሺ ጨረስካቸው?
ሰባ ሶስት ሀምሳ ሶስት እና ሰባ ሶስት ሀምሳ ስድስት ሰባ ሶስት ሀምሳ ሶስት እና ሰባ ሶስት ሀምሳ ስድስት
ማን ነው ሰባ ሶስት ስልሳ ስድስት አንዱ ሰባ ሶስት ሀምሳ ሶስት እና ሰባ ሶስት ስልሳ ስድስት
ሰባ ሶስት ስልሳ ስድስት አይደለ? በቃ አስተካካይ complete እላለሁ።
እሺ መሰግናለሁ እሺ